ተርታ በሙሽሮች ላይ ትታጀመር በልታ ማየት ከፈለግን የፍቅር መልኳን ማድነቅ ከፈለግን ዝነኛ ታሪኳን አስረዳሻም የሚናገር በቃል ሙሽሮቹ መመልከቱ ይበቃል። ግሩም ድንቅ ነው ፍቅር ቤቷን ሰርታ ግሩም ድንቅ ነው ፍቅር ቤቷን ሰርታ በሙሽሮች ላይ ትታይ ጀመር ጎልታ ጨዋነትና ቁም ነገር በርክቶ ሰላም የሚሰጥ ፍቅር አፍርቶ ኑሮ የሚጣፍጥ ትዳር ተመስርቶ በሙሽሮች ላይ ተጀመር ቆልቶ ግሩም ድንቅ ነው ፍቅር ቤቷን ሰርታ ግሩም ድንቅ ነው ፍቅር ቤቷን ሰርታ በሙሽሮች ላይ ተጀመር ጎልታ ደስ ይበላችሁ ሙሽሪት ሙሽራው ትዳራችሁ ይሁን የአብርሃም ሳራ በእናንተ ታይቷል የፍቅር ምልክት ውለዱ ክበዱ ዘሩ ይበርክት ግሩም ድንቅ ነው ፍቅር ቤቷን ሰርታ ግሩም ድንቅ ነው ፍቅር ቤቷን ሰርታ በሙሽሮች ላይ ትታጀመር ጎልታ ግሩም ድንቅ ነው ፍቅር ቤቷን ሰርታ ግሩም ድንቅ ነው ፍቅር ቤቷን ሰርታ በሙሽሮች ላይ ትታጀመር ጎልታ በሙሽሮች ላይ ትታጀመር ጎልታ በሙሽሮች ላይ ትታጀመር ጎልታ